እንዴት ነው?
እንትን ካሻንኮር እና ብር ፈልጌ አለ- አልከፍለኝ ብሎ እሺ አስር አስር
እሺ ሰማንያ አራት ሰባ አንድ ሰማንያ አራት ሰባ አንድ አዎ
ሁለት postponed የሆነ ጨዋታ አለው እና ከሀያ አራት ሰዓት በኋላ ነው እሺ ውጤቱ የሚለቀቀው።
ሁለት postponed የሆነ አለ።
አዎ እሺ እሺ እና ከሀያ አራት ሰዓት በኋላ ይለቀቃል። እሺ ያለው እስካሁን የነበረው
እስካሁን የነበረውማ የተካሄደውማ ታርሟል። ሁለት ብቻ ነው ያልታረመው፣ እሱንም postponed ስለሆነ ነው ሲያልቅ ነው። ከሀያ አራት ሰዓት በኋላ ነው የሚታረመው።
ቀይ ያለው
አንድ ቀይ አለው። አዎ እሺ ሌላ ልዩ ልዩ እሺ ዘጠና ዘጠኝ ሰማንያ ስድስት
እሺ አምስት አስራ ዘጠኝ
ዘጠና ዘጠኝ ሰማንያ ስድስት አምስት አምስት አስራ ዘጠኝ አስራ ዘጠኝ ይሄ ሁለት loss ነው ያለው፣ ተመላሽ የለውም። ሁለት ጨዋታ ነው የወጣው፣ ታርሟል። ሁለት ጨዋታ ነው የወጣው።
ሁለት ጨዋታ ነው የወጣው አዎ አዎ የለውም ማለት ነው።
አዎ አዎ እሺ መልካም ቀን።